hello
hello ጤና ይስጥልኝ
ኮሜዲያን እሸቱ ተዝጌ ነው።
በምን ጉዳይ ነው የፈለጉት ኮሜዲያን እሸቱ
ር ነበር
ምን አሉኝ
የሚረዳኝ ነገር ነበር የምናገረው።
እሺ ጉዳዩትን በዝርዝር ይንገሩኝና ስፖርት አድርግልታለሁ ለሚመለከተው አካል ለምሳሌ በምን በምን ጉዳይ ነው እንትን የሚለው እርሱ ጠይቁኛል።
እርሱ በዚህ ጉዳይ የደወሉበት ካልሆነ ጉዳይ ይንገሩኝና
ነው አባባሌ። እኔማ በቃ የሚረዳኝ ነገር አለ አልኩሽ፣ ግን አይ ከዚህ ከዚህ ጉዳይ ውጭ ደግሞ አቢሮ አያስተናግድም ካልሽኝ ካለ ከዝርዝሩ okay፣ ከሌለ ደግሞ እንግዲህ
ኢሜይል ስጠን ኢሜይል አድርግለት
እ?
ኢሜይል ልንገርህና ጉዳዩን መንገር ካልቻልክ ኢሜይል አድርግለት ኢሜይሉ ልንገርህ
እሺ
Donkey Tube በእንግሊዘኛ ማለት ነው
እስኪ አንዴ እስክሪፕቶ ልያዝ እሺ
Donkey Tube ሁለት ሺ አስራ ሰባት
እሺ ሁለት ሺ አስራ ሰባት
at Gmail dot com
እ?
at Gmail dot com
at Gmail dot com okay አገኘዋለሁ።
ኢሜይል አድርግለት እ፣ ኢሜይል ይመልስልሃል
okay እሺ
ቻው እሺ